tshela , tshela, hello እዚህ ስልክ ላይ ስደውል እንትን ስል ሳንደስ ሲሆና ሁሌ በሞላው ቁጥር ሁለት ሁለት ሁለት ብር ይገብኛል እና ለማቋረጥ ነበረ የፈለኩት።
እሺ ኮከብ ዘጠኝ ሰማንያ ስድስት
መደወል ነው መላክ ነው።
ደውለው ስድስት ቁጥር የሚጫኑት ይባላል።
ስንት ስንት
ምን አሉ?
ስንት ስንት ነው ምልከው?
ኮከብ ዘጠኝ ሰማንያ አምስት ይባላል ብሎ ደውለው ስድስት ብር ነው የሚጫኑት።
እሺ እሺ